ይቅርታ እንትን እየመጣልኝ hello አምቡላንስ
አምቡላንስ አገልግሎት
አምቡላንስ የደወሉት አቤት ከምን ልርዳው?
ታማሚ ያለኝ ከአፋር ክልል
እሺ፣ ይሰማኛል።
እ
እሺ፣ ይሰማኛል።
ታማሚ አምቡላንስ ያለኝ አገልግሎት ፈልገው ነው?
አዎ
እሺ፣ ወዴት ነው መሄድ የሚፈልጉት?
የስኳር በሽታ ያላት ወዴት ነው መሄድ የሚፈልጉት?
አምቡላንስ እየመጣልኝ ነው። ተይው በቃ ምናሉኝ?
አምቡላንስ እየመጣ ነው። በቃ ይቅርታ